hello ጤና ይስጥልኝ ተድላ አምቡላንስ አዎ ይስጥልኝ። ሰላም ነሽ?
ሰላም ነው?
አለን አለን።
ተድላ አምቡላንስ ብደውልልዎት እባክዎ ምን ልርዳዎት?
የእናንተ የፕሮጀክታችሁ ምንድን ነው?
ምን አሉኝ?
ፕሮጀክታችሁ
ፕሮጀክት
አዎ
የ- የ- የትኛው ፕሮጀክት ደንበኛችሁ
ምን
ለየትኛው ፕሮጀክት ነው የሚጠይቁኝ ያሉት?
አዎ እኔ አላውቅም ብዬ ነው። ሰላም ነሽ? ሰላም ነሽ?
ምንድን ነው ማወቅ የሚፈልጉት?
እኔ
አዎ
አንቺን ፈለግኩሽ ነው።
ምን አሉኝ?
አንቺን ወደድኩሽ በቃ።
እም፣ የአምቡላንስ አገልግሎት ድርጅት ነው የደወሉት ደንበኛችን።
የአምቡላንስ ነው አይደል?
አዎ አዎ
ሚስቴ እኮ ሚስቴ ትላለች ሄሎ